ሰላም ጤና ይስጥልኝ።
አብሮ ይስጥልኝ። ሰላም ነው።
አብሮ ይስጥልን። ሰላም ደህና ነኝ። ትላንት አራት ነገር ነበር order ያደረኩት። አሁን ሁለት ብቻ ነው የደረሰኝ።
ኪ በዚህ ቁጥር ነበር ያዘዙት?
እ?
በዚህ ቁጥር ነበር order ያደረጉት?
አ
እንዴት ስላደርግልዎት?
እሺ።
ምን ምንድን ነው ያልመጣሉት product?
ካሮትና ሽንኩርት
ካሮት እና ሽንኩርት የደረሰኝ የተቀበልኩት። አሁን okay። ያው ካሮትና ሽንኩርት።
ያልመጣሉት ድንች እና ቲማቲም ነው።
አዎ፣
okay። ያው እጥረት ስለነበረ ነው። ነገ ይመጣሉታል።
ነገ ይደርሳል።
አዎ።
እሺ፣ ማለት ነው።
እሺ፣ እናመሰግናለን።
መልካም